Good evening ካፒታሊስት ማርሳት ግን ከመሲስ ሄሎ
ሄሎ፣ ሰላም ነው? እንዴት ናችሁ?
እግዚአብሔር ይመስገን።
HR ነው መደውለው። አይዳ፣ ቤተልሔም፣ ጫልቱ፣ ሱፋን፣ ስፓ መሀል ናቸው እነሱ እና አይ- እና አይዳ spa ናቸው። አንዳንድ አምስት ወይም አንዳንድ ስድስት
አንዳንድ አምስት ወይም አንዳንድ ስድስት አንዳንድ ስድስት short code ነው።
እ እ short ነው ሙሉ ነው።
አይ short ነው የ spa የሴቶችና የወንድ አንዳንድ አምስት አይዳ፣ ጫልቱ፣ ቤተልሔም እዛ ናቸው።
አንዳንድ አም- አንዳንድ ስድስት ብቻ በደውል አገኛቸዋለሁ በሶስቱ ቁጥር
አንዳንድ አምስት ወይም አንዳንድ ስድስት ያው የትኛው ጋር ሾ- እንደሚሆን short short code ነው ይሄ ነገር።
አዎ አንዳንድ አምስት ከደወልሽ ሶስተኛ ላይ፣ አንዳንድ ስድስት ከደወልሽ ሁለተኛ ላይ ይወስድሻል።
እሺ እሺ፣ አመሰግናለሁ።
እሺ።